ሄሎ ሄሎ ሄሎ ወይ ወይ ወይ ማነሽ?
መሰረት ነኝ።
ሄሎ መሰረት ወዬ
ቅበሪኝ።
ምን ነው
ጓልቴን ጥላት?
ትባለች።
ምን ሆነብህ? ምን ሆነብህ? ለጥላትክ
እሺ እሺ፣ ይሁንሽ። እኔ ከደንበር ቂርቆስ እ ሄሎ።
እሺ ምን በቃ ሆነ እሺ ጉድ ነው ይሄ?
አርባ ስቴት ስዳውለት ይሁን በቃ እሺ ግደይ ልልሽ ለምነበር በቂርቆስ ነበረ የሚለው ሞሊ ማተሚያ ነው የሚለው ካስልታሽ አስልት ካላስቶሽ እኔ እሰራለሁ እሺ በቃ
ምን አንተ ላይ ነው ያለው አሁን ሀብታሙ?
አዎ እኔ ጋ ነው ሌላ ኦርደር ሌላ- ይዛል አትይ።
ሌላ ሌላ ሲባ ላይ እሺ በቃ ልታስቸፍሪ ነው ሌላ ኦርደር አላስክም?
ሌላ አልያዝኩም እኔ ታርኮስኪን እኮ በጣም በስመ አብ ልቤ ፈሰስ ነው ያለኝ አረ ቦሌ ነው። ቅርብ እኮ ነች ይቺ ሀብቴ።
ይሁን ችግር የለም አይ ማተሚያ ከሆነ እሰራለሁ ችግር የለም እሺ እኔ ቱር ቻርኩስ ኮንስትራክሽን ጋር ይላል።
ቻርኩስ ነበረ የሚለው አሁን ጋ እንትን ብሎ ነው እሺ ያ ችግር የለም ተቀይሮ ነው የሚሆነው። በቃ እሺ ሀብቴ፣ እሺ
እሺ በቃ እሺ እሺ እሺ ስራ ትንሽ